કરો
ሄሎ ሰላም ነው ቤርሳቤት?
አሎ እንዴት ነህ?
አለን ጠፍሻል።
አሎ
እሺ ሰላሳ አራት ሰማንያ ዘጠኝ ሰላሳ አራት ሰማንያ ዘጠኝ እና ሰላሳ አራት ዘጠና ሶስት ምን ሆነብህ?
ሁለቱንም እስቲ ቤርሳቤት አራት ኪሎ እንደሚሆን አሪፍ ነው ሰማንያ ዘጠኝ እና
እ ሰማንያ ዘጠኝ እና ስንት
ሰማንያ ዘጠኝ መጨረሻውና ዘጠና ሶስት
ሰላሳ ሶስት ዘጠና ሶስት
ሰላሳ ሰላሳ አራት ዘጠና ሶስት ሄሎ
ሌላ ሄሎ ይሰማል?
ይሰማል ይሰማል።
እሺ እሺ አይልሃለሁ እሺ ሁለት ማራ ቤርሳቤት እንደሚሆን አድርጊ እ
እሺ ሄሎ ሌላ